ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሰላም።
ባቢ Specialty Dental Clinic አዎ ነው።
አዎ አዎ።
ከ ArifPay ነው የምደውለው። ቤዛዊት እባላለሁ።
እሺ ቤዛዊት።
እሺ ያንቺን ስም ማለት እኔ መቅደስ።
እሺ መቅደስ፣ በ POS ማሽናችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበረ።
አይ ምንም ችግር አላጋጠምንም። እንትን የሚል ሰው ስለሌለ ነው የሚጠቀም ሰው እንጂ ችግር የለም።
Okay እሺ። እናንተ recommend አታደርጉም?
አይ ካላቸውማ እኛ እንጠይቃለን፣ ኦኬ ግን ብዙ ሰው cash ይዞ እየመጣ ስለሆነ ነው።
እሺ። ደንበኛችን እናመሰግናለን።
እሺ፣ ያጋጠመ ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ፣ እሺ።
እሺ፣ መልካም ቀን። እሺ